የለም በጊዜ ሰውማን ለማሰበት ካዜ እንዲህ ነው የፍቅር አባዜ እንዲህ ነው የፍቅር አባዜ ቀን ሳይመሽ ሳይጨልም በጊዜ ሰውማን ለማሰበት ካዜ እንዲህ ነው የፍቅር አባዜ እንዲህ ነው የፍቅር አባዜ አይገፋ ጊዜው ስንት ወንጀት መብዳት ነው የፍቅር አባዜው በቀረጸ በኔ ፍቅር እየጸና መቼም ልቤ አይጸና በቀረጸ በኔ ፍቅር እየጸና መቼም ልቤ አይጸና በእኔው ይለፍ እንጂ ዘመኑን ጨርሶ አሁን በእጅ አይለኝ ልቤ ተመልሶ ቆንጆ ማለፍ አይችል አይኔም ስራ ይፈታ ፍቅርም አይገታ ቆንጆ ማለፍ አይችል አይኔም ስራ ይፈታ ፍቅርም አይገታ ሳይመሽ ሳይጨልም በጊዜ ሰው ማለም ማሰበት ካዜ እንዲህ ነው የፍቅር አባዜ እንዲህ ነው የፍቅር አባዜ ቀን ሳይመሽ ሳይጨልም በጊዜ ሰው ማለም ማሰበት ካዜ እንዲህ ነው የፍቅር አባዜ እንዲህ ነው የፍቅር አባዜ የመላመዱን ሁሉም ያውቀው ነበር የመዋደዱን የጣለን ጣል አርጎ ትቶ ለመሄዱ ባይጠፋይ መንገዱ የጣለን ጣል አርጎ ትቶ ለመሄዱ ባይጠፋይ መንገዱ ጉዳይ መንገድ በየአደባባዩ ወይ ፍቅር ጸባዩ ያለ ጉዳይ መንገድ በየአደባባዩ ወይ ፍቅር ጸባዩ ሳይመሽ ሳይጨልም በጊዜ ሰው ባለማስበት ካዜ እንዲህ ነው የፍቅር አባዜ እንዲህ ነው የፍቅር አባዜ ሳይመሽ ሳይጨልም በጊዜ ሰው ባለማስበት ካዜ እንዲህ ነው የፍቅር አባዜ እንዲህ ነው የፍቅር አባዜ የመላመዱን ሁሉም ያውቀው ነበር የመዋደዱን የጣለን ጣል አርጎ ትቶ ለመሄዱ ባይጠፋይ መንገዱ የጣለን ጣል አርጎ ትቶ ለመሄዱ ባይጠፋይ መንገዱ በእኔው ይለፍ እንጂ ዘመኑን ጨርሶ አሁን በእጅ አይለኝ ልቤ ተመልሶ ቆንጆ ማለፍ አይችል አይንም ስራ አይፈታ ፍቅርም አይገታ ቆንጆ ማለፍ ማለፍ አይችል አይኔም ስራ ይፈታ ፍቅር ማይገታ